ሄሎ
ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
ምን ነው ይችን
ምን አሉኝ?
እ ምን አሉኝ? ይቅርታ
ምን ምን አገልግሎት ነው የሚሰጠው ይሄ?
ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
ለምን
የቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
ምን ምን ሊጫወቱ?
የቴሌቪዥን game ጨዋታዎችን ሲጫወቱ ሽልማቶች አላቸው።
እም፣ ቴሌብር ብትጠቀሙ ሽልማት አላቸው።
እና ቴሌቪዥን game ላይ ሲጫወቱ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ። ያ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው
እም፣ አንድ አንድ ቁጥር ላይ ይመዝገቡ። ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ። አማርኛ እና እንግሊዝኛ አለ።
አማርኛ በ- እ፣ ስንት ቁጥር ስጦታ ነው?
ሰባት ቁጥር ላይ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶ- ሰባት ቁጥር ላይ አማርኛ እና እንግሊዝኛ አለ።
አዎ
ያው እዛ ላይ ቋንቋ መምረጥ ነው።
ኦ ከ ከመረጥ በኋላ እንምታ
ምን አሉኝ?
ከሱ ይሄ ት- ጨዋታ መዝገባ መረጃ የምን ያለ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አዎ አንድ ቁጥር ላይ መመዝገብ ነው።
አዎ ሶስት ቁጥር ላይ ለመጫወት የሚል አለ።
አዎ ሰባት ቁጥር ላይ ቋንቋ ይምረጡ። ሶስት ቁጥር ሲነኩት እድሉን ይሞክሩና ጥያቄ እናመልሳለን። መርጠው መጫወት ነው። hello hello hello